ሄሎ
ሄሎ ሰላም ጤና ministry ጤና ይስጥልኝ። አሁን እንትን እምቢ ብሎኝ አሁን ደውዬ ላ- ደውዬ ከትንሽ እሺ።
ደቂቃ በኋላ ደውል ተብዬ ነበረ።
deposit አድርገናል።
አዎ እንትን እምቢ ብሎኝ ነው ምን
account ኡ እምቢ- እምቢ ብሎኝ አልከፍት አለኝ።
password ረስተህ password ኡ አስገባውም ወደዚህም አልኩት እምቢ አለ እምቢ አለ።
እ፣ አሁን ግን ተስተካክሏል። check እ?
አድርገው እስኪ አሁን ተስ- ስለተስተካከለ
text አሁን ተስተካክሏል። አዎ እና refresh አ።
አድርገውና ስልክን አንዴ ብቻ forget password የምትለው አንካትና ይገባል። ጠብቀው ከዛ okay copy refresh paste አድርገህ አድርገህ ሞክረው።
ስልኩን አዎ እሺ፣ ከዛ አድርገህ ሞክረው።
እሺ